ሄሎ
ጤና ይስጥልኝ
ወይ ሰላም እ ኤፍሬም እባላለሁ የእናንተ agent እሺ ኤፍሬም የት ነበረ እ ወላይታ እሺ ኤፍሬም ላይ ሰላም ነው እግዚአብሔር ይመስገን ምን ልርዳት እ ውሻው እንትኑ በርቷል ወይ ከቲቪው ጋር ተመሳሳይ አይደለም ደቂቃው ደቂቃው ተመሳሳይ አይደለም አዎ okay እሺ ኤፍሬም ወላይታ ነው ያልከኛ አዎ እሺ እሺ ቴሌግራም ላይ አውራን እሺ ኤፍሬም አሳውቅልሃለሁ ቴሌግራም ላይ ማውራን እሺ እሺ እሺ እሺ መልካም